ጤና ይስጥልኝ ማኒባባ።
አይ እዚህ ከእናንተ እንትን አይ profile መኪና ይቺ ነበር አለ
ምን አለ?
Five L አለች አዎ Five L አለን።
ሞዴሏ
ሁለት ሺ ሶስት ሁለት ሺ አራት አለን።
እስከ ስንት መጨረሻ ቁርጡ ሁለት ሺ ሶስቱ አንድ ነጥብ ሶስት
አንድ ነጥብ ሶስት ሞዴሏ ስንት ናት?
ሀያ ሀያ ሁለት ሺ ሶስት
ሁለት ሺህ ሶስት አዎ
አንድ ነጥብ ሶስት ሁለት ኮሚሽን አለ
የምን ኮሚሽን አባት
ሁለት percent ኮሚሽን ምናምን ይላል።
እኮ ያ ያ አይደለም እኛ ጋር አንድ ነጥብ ሶስት ነው።
ነው ኧረ ተይ በስመ አብ።
የት ነው ሰፈር አካባቢ?
ምን አለኝ?
አካባቢው የት ነው የሚገኘው? ማየት ፓስተር ፓስተር አደባባይ ፊት ለፊት ፓስተር አደባባዩ ፊት ለፊት አንድ ሶስት ማለቂያው ነው።
አን- አንድ ነጥብ ሶስት በባንክ ከሆነ ያልቃል።
እሺ እመጣለሁ።